Hello ፍቅር ነኝ።
Hello hello hello አይሰማም እንዴ?
ይሰማኛል። እሺ
Order number ዘጠና ሰማንያ ሶስት ዘጠና ሰማንያ ሶስት እሺ ምንድን ነው?
ይሄ customer ማለት ነው ስልክ አነሳም ሁልጊዜ ማለት ነው።
Okay እሺ ህፃን ነው የሚጫወቱ እዛ እንደውም Sunrise ውስጥ በጣም ጊ- ብዙ ጊዜ በቃ በመከራ እየለመን እየሰጠናቸው ነው እየሰደቡ እንደ እየሰጠናቸው ነው እና ማለት ነው እ አሁን ያነሱልኝ ህፃን ነው ምናምን ብሎ ተሳድቦ ከዛ ስልኩ ዘጉ አነሱልኝ ስለዚህ የቅድሙ አሁን Order ነው አይደለ? መልሶ ያልኩክ አስናቀ አዎ አዎ ስለዚህ እሺ።
አሁን እኔ እኔ በቃ ምግቡን ይዤ እገባለሁ በቃ ሰዓቱን አስተካክለሽ complete በይልኝ ችግር የለም Okay አደረስክላቸው እንዴ?
አላደረስኩም እነሱ አልተቀበሉኝ ራሴ ከስራለሁ በቃ ችግር የለም complete በይልኝ ሰዓቱን አስተካክለሽ አምስት መቶ ስድስት ብር ምን ላድርግ ታዲያ customer አይ፣ እኔ canc- cancel እንትን ማድረግ አይደረግልኝም cancel Okay፣ ለካ አንተ አይደረግልኝም Cancel አይደረግልህም ለካ ይሄ አስናቀ ነገር ቢታዩልኝ ምን ችግር አለ ብታስቡልኝ ችግር የለም እኮ እኔ እና አይ ነው በቃ እኔ ችግር የለውም። እሺ እሺ አስብልሃለሁ። At least on time ኡን ላስተካክልልህ።
ስለዚህ አሁን እስኪ እነ- አስተካክሉልኝ ከአሁን በኋላ በእናታችሁ ብዙ ጊዜ ይደክመዋል እንዴ እየተሰጠ- On time እ?
እ?
እ? ምን አልሽኝ?
ይደክመዋል። ቆይ አንዴ አትነቃ እንዴ
አሁን ብመልስም እዛ ጋ complete ነው የሚባለው ነገር ሄሎ
ቆይ አንዴ አትናቀ እያናገርኩልን ነው። እሺ እሺ ዝም ስትይ የተቋረጠ ነው
እሺ በቃ አስናቀ እ?
አስተካክልሃለሁ።
ስለዚህ እስኪ ንገሪልኝ በእናትህ ለቢሮ ንገሪልኝ። ሁ- ሁሉ ብዙ ጊዜ እንደዚህ እየሆንኩ እየከሰርኩ ነው ምን?
ከራሴ በእውነት እኮ እንደዚህ አይ እየሆንኩ ነው የሆነ የሰዓት ገደብ አለክ አይደለ? እስከ መቼ ነው እንደዚህ አይነት ቅጣት ውስጥ የገባኸው አስናቀ?
ምን ምን ቆይቷል እኮ ግደቡ ራሱ ቆይቷል፣ በጣም ቆይቷል። ከዚህ በፊት ወደ እስከ አንድ ሺህ ምናምን ብር ብዙ ብር ተ- ተከፍሬያለሁ።
አይ ነው ገባኝ። ግን አሁን ይሄንን አናግርልሃለሁ። ለማንኛውም አናግሪኝና በቃ ዘ- ሰኞ ቢሮ ልምጣና ይሄን ነገር ሊወያይበት እሺ ተወያይበት። እሺ አንቺ ላይ አደረኩ። እሺ እም፣ እሺ እሺ ስምሽ ማን ነበር? ይቅርታ ፍቅር
እሺ፣ በቃ ፍቅር አደራሽ አንቺ ላይ አድርጋለሁ። አናግሪልኝ በእናትህ በእናትህ፣ ይሄ ይስተካከል። እኔ በጣም እየታሰርኩ ነው በራሴ እሺ አስናቀ እሺ አናግር። አሁን ግን ቢሮ የለም ማናገራቸው ነገ ጠዋት ነው። እሺ እሺ ማናገር ይህን በቃ ዝም ብለሽ አሁን complete በይ፣ ሰዓቱን አስተካክለሽ በቃ ምንም ማድረግ አይቻልም። ቢሉ ምግብን ብመልስ ምግብን ከምከፍል እሺ ብበላ ይሻለኛል። በቃ እሺ እሺ አስናቀ እንደ ባለሀብቶቹ እንጠቀም። በቃ ምን ይናል
አስናቀ